ኪሎስ መንገድ ያስተለን ቺፕሲት አብሮሽ ጥልን ሰላም ሰላም ሰላም ነው። ማ እሑድ ዴሊቨሪ ቀርቷል እንዴ? አያመጡም እቃ ዛሬ?
ያመጣሉ። መች ነበር ያዘዙት?
ትላንትና ያለቁ እንትኖች ኦርደሮች አሉ።
ትላንቴ ነው የታዘዘው።
ብሏት ያለቁ ዛሬ የሚመጡ ማለት ነው።
በዚህ ቁጥር ነበር።
አዎ አስራ ሁለት
እሺ፣ አንዴ check ላድርግልዎት። አዎ ወጥቶሎታል። አዎ ብቻ አዎ ወጥቷል። ስልክ ቁጥር ለስጦት የ driver ወይስ ይጠበቃሉ?
አይ ተስፋቅ ችግር የለውም።
ምን አለኝ?
ከወጡ ስለሚመጡ ችግር የለም።
በቃ እሺ መምጣታቸውን ይጠብቁታል።
check ላድርግ ብዬ ነው። እሺ አዎ ወጥቶሎታል። እሺ መልካም ቀን።
እሺ thank you እሺ ማለት ነው።